አቤት
ሰላም ጤና ይስጥልኝ።
አብረሽ ትልኝ የአየር ሰዓት ለማግኘት ፈልጌ ነበር።
የአየር ሰዓት ሲጫወቱ
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥር ላይ ይመዝገቡ ሶስት ቁጥር ላይ አለ ለመጫወት የሚል
ተጫውቼ ተሞከርኩ፣ ግን በአንድ እንዳገኝ ሞክ- እፈልጋለሁ።
አዎ ይገባሎታል። ሽልማት እንደ እድል ስለሆነ እድሎትን ሲሞክሩ ካገኙ ይገባሎታል። ማንኛውም ሽልማት ወዲያው
እሺ ወዲያው እንዲገባ